ዋሽንግተን ዲሲ ማዕከል hello፣ አቤት አይሰማም?
ይሰማል
CT scan አላችሁ?
አለ ነው
እስኪ ቆይ ዶክተሩን እናማግኘት።
እሺ
hello hello እንዴት ናችሁ?
ሰላም ደህና እግዚአብሔር ይመስገን። CT angio አላችሁ እንዴ?
አለ ነው angio አላ እንትን contrast ያስፈልገዋል እና ግን contrast አላችሁ creatinine level እስከ ስንት ድረስ ነው እንትን የሚለው?
contrast ኡ እ
እስቲ ቆይ ይልኝና የ creatinine ኑ ሬዝ አስራ አንድ ነጥብ ስምንት ነው እና GFR ኡ ደግሞ ስልሳ ነው እና ምናልባት ስልሳ GFR የምትሰሩ ከሆነ ብዬ ነው።
እሺ ስልክ ልስጦት ወይ የ- በቃ ይኸው የማንን የማንን ስልክ
የዶክተር ስልክ ልስጦት
እሺ እስክሪብቶ ይዛ እስክሪብቶ አንዴ ስጠኝ። እሺ ንገሪ።
አንድ ጊዜ
እሺ
ከየት ነው የሚደውሉልን?
አራት
እሺ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ስምንት ሰላሳ ስምንት ዜሮ አንድ ዜሮ አንድ አርባ አራት ሰባ ስምንት እሺ ማን ብዬ ላናግረው?
የማራይ ስለ የማራዩ አሁን ያሉትን ጥያቄ ይጠይቋቸው።
እሺ